በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ አላወቅሽልኝም። ከሕይወቴ ይበልጥ አስባለሁ ላንቺ፣ ግን ድካሜ ሁሉ አልገባሽም አንቺ። ጭቅጭቁ ቀርቶ አሃ ፍቅር እንዲስፋፋ አይ ከዛሬ ጀምሮ አሃ አለ ሙሉ ተስፋ አሄ ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ባዘን በትካዜ ባሳብ ነገር ጣቴ ለእኔ አብልቻ አይደለም ለአንቺ ነው ሕይወቴ። ታዲያ ምን በደልኩሽ ገልጸሽ አስረጅኝ፣ ለአንቺ የለፋሁት ያልታወቀልኝ። ጭቅጭቁ ቀብቶ አሃ ፍቅር እንዲስፋፋ አሄ ከዛሬ ጀምሮ አሃ አለ ሙሉ ተስፋ አሄ ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ አላወቅሽልኝም። ከሕይወቴ ይበልጥ አስባለሁ ላንቺ፣ ግን ድካሜ ሁሉ አልገባሽም አንቺ። ጭቅጭቁ ቀርቶ አሃ ፍቅር እንዲስፋፋ አሄ ከዛሬ ጀምሮ አሃ አለ ሙሉ ተስፋ አሄ አለ ሙሉ ተስፋ አሃ ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም፣ አላወቅሽልኝም፣ አላወቅሽልኝም።